ጤና ይስጥልን።
ጤና ይስጥልን።
አብሮ ይስጥልን።
ሜክሲኮ ምኑ ጋ ነው? ማሊ ባባ
ማኒባባ በላይአብ ሞተር አጠገብ ማኒባባ ሞተር ማ- በላያብ ሞተር አጠገብ ሜክሲኮ በላይአብ ጋር ነው።
ሞተር በላይአብ ሞተር አጠገብ ማኒባባ ሞተር የሚል አለን።
እኮ ሞ- ሜክሲኮ ጋር ሜክሲኮ አዎ።
እሺ፣ ሌላ የቱ ጋር ነው branch ያለው?
እኛ ከፓስተር ያለን ውጭ ከፓስተር ቺ መስቀል ፍላወር መስቀል ፍላ ዶልፊኖች ያሉት የቱ ጋር ነው?
እ ምን አለኝ ዶልፊን ዶልፊን ያለው የቱ ጋር ነው? ትሄድ
ዶልፊን የሚኖረው ፓስተር ወይም ደግሞ መስቀል ፍላወር በሜክሲኮ ብራንቻችን ከሁለት አሉ።
አ ሜክሲኮ አዎ ሜክሲኮ መስቀል ወይም ፍላወር ደግሞ የለም።
ፓስተር መስ- በለዓም- አዎ፣ መስ-
ፓስተር በለዓም አልበላም፣ ሞተር ሜክሲኮን።
እኮ በለዓም ሞተር አጠገብ ማሊባባ ሞተር እሺ፣ እሺ ሜክሲኮ በላ